hello አቤት።
ከ customer ሯ ጋር አልተገናኛችሁም አይደለ?
አዎ ቆያችሁብኝ እኮ ለእናንተ መልዕክት አላችሁኝ።
እሺ በቃ መልሰው። እሺ እኔማ መልሼዋለሁ። check አድርጊ፣ ደውዪ መልሼ።
መልሳት እንኳን ለማንኛውም እሺ አሀ እንዴ ከሀያ ደቂቃ ድረስ እንዴ?
ስራ ሲበዛ ነው ታውቃ።
እሺ እና እሺ መልሼዋለሁ። ለማንኛውም ቼክ አድርጊ።